መዝሙር እስራ ወሰለስቱ ለእግዚአብሔር ምድር በምልዓ ስለ ትሩፋን ተናግሮታል። ታሪኩ እግዚአብሔር ይርየኒ ካለው የተያያዘ ነው። እስራኤል በኢየሩሳሌም ሳሉ ነቢያት፣ ካህናት ከቤታችሁ ጸሎት አትጸልዩ፣ መሥዋዕት አትሠዉ ብለዋቸዋል። ስለምን ቢሉ ጣዖት ያመልካሉ፣ ፈጣሪያቸውን ይክዳሉ ብለው ተማርከው ፋርስ፣ ባቢሎን በወረዱ ጊዜ ከቤተ መቅደስ እንዳንጸልይ በፋርስ በባቢሎን ቤተ መቅደስ የለ፣ ከቤታችን እንዳንጸልይ አትጸልዩ አሉን ብለው ጸሎት ትተዋል። ነቢያት ካህናት ይህን ሰምተው እኛ አትጸልዩ ያልነው እንደ ቅዳሴ፣ እንደ ኪዳን፣ እንደ ወንጌል ያለውን ደጋጉን ጸሎት ነው እንጂ እንደ ሊጦን እንደ መስተብቁ ያለውን መቼ አትጸልዩ አልን? ዓለም በሙሉ በጥቅሉ የእግዚአብሔር ገንዘብ ነውና ለከ ይደሉ እግዚኦ ስብሐት በጽዮን እግዚአብሔር ይርየእየኒ ብትል አንድ ነው። አንድም ዓለም በምሉ በጥቅሉ የእግዚአብሔር ገንዘብ ነውና ጸልዩ። ዓለምኒ ወኩሎሙ እለይነብሩ ውስቴታ ዓለም በቁሙ እለይነብሩ በዚህ ዓለም የሚኖሩ ሁሉ አንድም ዓለም ባቢሎን እለይነብሩ ውስቴታ በባቢሎን ያሉ አሕዛብ ሁሉ የእሱ ገንዘብ ናቸውና ወውእቱ በባሕር ሳረራ እሱ ይህችን ዓለም በባሕር ላይ ፈጥሯታልና መርከብ በውሃ ላይ እንዲሄድ ዘአጽንዓ ለምድር ዲበ ማይ እንዲል አንድም ከውሃ ጋር አቀላቅሎ ፈጥሯታልና ወበአፍላግኒ ውእቱ አጽንዓ በአራቱ አፍላጋት አጽንቷታልና ዘይሰቅዮሙ ለአድባር እሙሳጥያቲሆሙ እንዲል ውስጥ ለውስጥ ባያጠጣት እንደ ሪቅ እንደ ጎታ እንደ ጎተራ ሁና በፈረሰች ነበርና። ምድር ምን ትመስላለች ቢሉ ሰውን ትመስላለች። እንደ ደሙ በውሃ እንደ አጥንቱ በደንጃ እንደ ስሩ በእንጨት እንደ ስሩ በእንጨት ጸንታ ትኖራለች። እንደ ስጋው መሬትነቷ እንደ ጸጉሩ ሳሩ ነው። መኑ የአርግ ውስተ ደብረ እግዚአብሔር እንዲህ ነውና ከየቤታችሁ ሁናችሁ በተአቅቦ ጸልዩ እንጂ ካለ ቤተ መቅደስ አንጸልይም ብላችሁ ጸሎት ትተውማ ዘንድ ሰብአው ዘመን ሳይፈጸም ከባቢሎን ወጥቶ ወደ ኢየሩሳሌም ለመግባት የሚችል ማን ነው? ጊዜውስ ቢደርስ የሚገቡ በልክ አይደሉምን? ወመኑ ይቀውም ውስተ መካነ መቅደሱ በአምስቱ በስድስቱ ቆመ ብእሲስ ቁሞ የሚጸልይ ማን ነው? ዘንጹህ ልቡ ወንጹህ እደዊሁ ከዚያው ቅሉ ልቡ ከቂም ከበቀል ቃሉ ከመበደል እጁ ከመግደል ንጹህ የሆነለት አይደለምን? ወዘኢነስአ ከንቶ በላይለ ነፍሱ በሰውነቱ ከንቱ ጣዖትን ያላመለከ አይደለምን? ወዘኢመሐለ በጉሂሉት ለቢጹ ለባልንጀራው ምሎ ያልከዳ አይደለምን? አንድም ተስዕልዎ እምነቢይ ወተሰጥኦ እመንፈስ ቅዱስ ነው። መኑ የዐርግ ውስተ ደብረ እግዚአብሔር ሰብአ ዘመን ተፈጽሞ ከባቢሎን ወጥቶ ወደ ኢየሩሳሌም የሚገባ ማን ነው? አንድም አምስት ሺህ አምስት መቶ ዘመን ተፈጽሞ ከሲኦል ወጥቶ ገነት የሚገባ ማን ነው? ወመኑ ይቀውም ውስተ መካነ መቅደሱ በአምስቱ በስድስቱ ቆመ ብእሲ ቁሞ የሚጸልይ ማን ነው? አንድም ቅዱስ ቅዱስ ቅዱስ ተብሎ በሚመሰገንባት በመንግሥተ ሰማያት የሚኖር ማን ነው ብሎ ነቢዩ ይጠይቃል። በጠየቀ ጊዜ ተሰጥኦ መንፈስ ቅዱስ ወይቤ ዘንጹህ ልቡ ወንጹህ እደዊሁ ልቡ ከቂም ከበቀል ቃሉ ከመበደል እጁ ከመግደል ንጹህ የሆነለት ወዘይነስአ ከንቶ በላለ ነፍሱ በሰውነቱ ከንቱ ጣዖትን ያላመለከ ወዘኢመሐለ በጉህሉት ለቢጹ ለባልንጀራው ምሎ ያልከዳ የዐርግ ይቀውም ብሎ መንፈስ ቅዱስ ይመልሳል። አንድም መኑ የዐርግ ሰባ ዘመን ተፈጽሞ ከባቢሎን ወጥቶ ኢየሩሳሌም የሚገባ ማን ነው? አንድም አምስት ሺህ ከአምስት መቶ ዘመን ተፈጽሞ ከሲኦል ከገሃነም ወጥቶ ገነት መንግሥተ ሰማያት የሚገባ ማን ነው? ወመኑ ይቀውም በአምስቱ በስድስቱ ቆመ ብሲ ቁሞ የሚጸልይ ማን ነው? አንድም መመስገኛው በምትሆን በገነት በመንግሥተ ሰማያት የሚኖር ማን ነው? ዘንጹህ ልቡ ልቡ ከቂም ከበቀል ቃሉ ከመበደል እጁ ከመግደል ንጹህ የሆነለት ማን ነው? ወዘኢነስአ በሰውነቱ ከንቱ ጣዖትን ያላመለከ ማን ነው? ወዘኢመሐለ ለባልንጀራው ምሎ ያልከዳ ማን ነው? ብሎ ነቢይ ይጠይቃል። በጠየቀ ጊዜ ውእቱ ይነስ በረከተ እምኀበ እግዚአብሔር እንዲህ ያለ ሰው ከእግዚአብሔር ዘንድ በረከተ ሥጋ በረከተ ነፍስን ያገኛል። ወሳህሉኒ እምኀበ እግዚአብሔር አምላኩ ይቅርታውም ከእግዚአብሔር ዘንድ ይደረግለታል ብሎ መንፈስ ቅዱስ ይመልሳል። አንድም ያገኛል ይደረግለታል ብሎ ለነቢይ ይሰጧል። ዛቲ ትውልድ ታሶ ሎቱ ስለዚህ ቤተ እስራኤል ረድኤተ ሥጋን ትሻለች። ወተሐስስ ገጾ ለአምላከ ያዕቆብ የያዕቆብን ፈጣሪ ገጸ ረድኤቱን ገጸ ምሕረቱን ትሻለች። አርህው ኆኃተ መኳንንት መኳንንተ ኢየሩሳሌም ኆኃተ ኢየሩሳሌም መኳንንተ ኢየሩሳሌም ኆኃተ ኢየሩሳሌምን የኢየሩሳሌምን በሮች ክፈቱ። ወይትረኃዋ ኆኃት እለእምፍጥረት ከጥንት ጀምሮ ተከፍተው የማያውቁ የኢየሩሳሌም በሮች ይከፈቱ። ወይባእ ንጉሠ ስብሐት የክብር ባለቤት ጌታ እስራኤልን ለማስማረክ ከዚያ ይግባ። የትንቢት ነገር የሚጠትን ሲናገር መጥቶ የፄባውያን አመጣ። ያልተያያዘ ነው። ነቢይ የሚጠትን ነገር ሲናገር መጥቶ የፄባውያን ይእተ አሜረ እንዳለ። አንድም ዛቲ ትውልድ ታሶ ሎቱ ቤተ እስራኤል በሚጠት ጊዜ ትሻዋለች። ወተሐስስ ገጾ ገጸ ምሕረቱን ገጸ ረድኤቱን ትሻለችና አርህሁ ኆኃተ መኳንንት መኳንንተ ባቢሎን የባቢሎንን በሮች ክፈቱ። ወይትረኃዋ ኆኃት ከጥንት ጀምሮ ተከፍተው የማያውቁ የባቢሎን በሮች ይከፈቱ። ወይባእ ንጉሠ ስብሐት የክብር ባለቤት ጌታ ትሩፋንን ለማውጣት ከዚያ ይግባ። አሁን የተመቸ አንድም አርህው መኳንንተ ባቢሎን ቂሮስ፣ ዳርዮስ ኆኃተ ባቢሎንን ክፈቱ። ወይትረኃዋ ከጥንት ጀምሮ ተወግተው የማያውቁ መኳንንተ ባቢሎን ይወጉ። ወይባእ የክብር ባለቤት ጌታ በቂሮስ በዳርዮስ አድሮ እነዚያን ለመውጋት ከዚያ ይግባ። አንድም አርህው መኳንንተ ይሁዳ መኳንንተ ሰማርያ እለአጀም ኮንታ የይሁዳን የሰማርያን በሮች ክፈቱ። ወይትረኃዋ ከጥንት ጀምሮ ተከፍተው የማያውቁ የይሁዳ የሰማርያ ደጆች ይከፈቱ። ወይባእ የክብር ባለቤት ጌታ ትሩፋንን ይዞ ከዚያ ይግባ። አንድም አርህው መኳንንተ ትንቢት ነቢያት መኳንንተ ትምህርት ካህናት ኆኃተ ትንቢት ኆኃተ ትምህርትን ክፈቱ። ወይትረኃዋ ከጥንት ጀምሮ ተከፍተው የማያውቁ ኆኃተ ትንቢት ኆኃተ ትምህርት ይከፈቱ። ወይባእ የክብር ባለቤት ጌታ በልበ ሰማዕያን በእዝነ ሰማዕያን ይደር። አንድም አርህው መኳንንተ ትንቢት ነቢያት መኳንንተ ትምህርት ካህናት ኆኃተ ትንቢት ኆኃተ ትምህርትን ክፈቱ። ወይትረኃዋ ከጥንት ጀምሮ ተከፍተው የማያውቁ አልባበ ሰማዕያን አእዛነ ሰማዕያን ይከፈቱ። ወይባእ የክብር ባለቤት ጌታ በእዝነ ሰማዕያን በልበ ሰማዕያን ይደር። አንድም አርህው መኳንንተ ትንቢት መኳንንተ ትምህርት ነቢያት ካህናት ይወርዳል ይወለዳል ብላችሁ ደገኛውን ትንቢት ተናገሩ ወይትረሃዋ ከጥንት ጀምሮ ተነግሮ የማያውቅ ትንቢት ይነገር ወይባ የክብር ባለቤት ጌታ ሰው ይሁን ስጋ ይልበስ አንድም አርህው መኳንንተ ሲኦል አጋንንት ውሃተ ሲኦልን ክፈቱ ወይትረሃዋ ከጥንት ጀምሮ ተከፍተው የማያውቁ ውሃተ ሲኦል ይከፈቱ ወይባ የክብር ባለቤት ጌታ ነፍሳትን ይዞ ለመውጣት ከዚያ ይግባ አንድም አርህው መኳንንተ ገነት ኪሩቤል ሱራፌል ውሃተ ገነትን ክፈቱ ወይትረሃዋ ከጥንት ጀምረው ተከፍተው የማያውቁ ውሃተ ገነት ይከፈቱ ወአግሃሶ ተሱራፊ ዘውስተ እዴሁ ኩናተ እሳት እንዲል ወይባ የክብር ባለቤት ጌታ ነፍሳትን ይዞ ከዚያ ይግባ። አንድም አርህው መኳንንተ ቅዳሴ መላእክት ውሃተ ቅዳሴን ክፈቱ ወይብርሃዋ ከጥንት ጀምሮ ተከፍተው የማያውቁ ውሃተ ቅዳሴ ይከፈቱ ወይባ የክብር ባለቤት ጌታ በየማነ አብ በዘባነ ኪሩብ ይቀመጥ። አንድም አርህው ውሃተ መኳንንት መኳንንተ ሰማይ ሚካኤል፣ ገብርኤል፣ ሩፋኤል ውሃተ ሰማይን ክፈቱ ወይትረሃዋ ውሃት ለምፍጥረት ከጥንት ጀምሮ ተከፍተው የማያውቁ ውሃተ ሰማይ ይከፈቱ። አሁን በሰማይ መከፈት መዘጋት ኑሮበት አይደለም። የተዘጋ ቤት በተከፈተ ጊዜ ከውስጡ ያለው ዕቃ እንዲታይ ያልተገለጠ ምስጢር ይገለጽ ሲል ነው። ወይራ ንጉሠ ስብሐት የክብር ባለቤት ጌታ በብርሃን በስልጣን በቅዳሴ ይኑር። መኑ ውእቱ ዝንቱ ንጉሠ ስብሐት ንጉሠ ስብሐት ቢለው የክብር ባለቤት ማን ነው ባለው ጊዜ እግዚአብሔር ኃያል ወጽኑዕ የባህሪ ኃያል ጽኑዕ የሚሆን እግዚአብሔር ነዋ ይላል። የተየካሽ መላሽ እግዚአብሔር ኃያል በውስተ ጸብ በሰልፍ ጊዜ ኃያል ጽኑዕ የሚሆን እግዚአብሔር ነው። አርህው ውሃተ መኳንንት መኳንንተ ሰማይ ሚካኤል፣ ገብርኤል፣ ሩፋኤል ውሃተ ሰማይን ክፈቱ እንዳለፈው ወይትረሃዋ ውሃት ለምፍጥረት ከጥንት ጀምሮ ተከፍተው የማያውቁ ውሃተ ሰማይ ይከፈቱ እንዳለፈው ወይባ ንጉሠ ስብሐት የክብር ባለቤት ጌታ በብርሃን በስልጣን በቅዳሴ ይኑር። መኑ ውእቱ ዝንቱ ንጉሠ ስብሐት ንጉሠ ስብሐት ቢለው የክብር ባለቤት ማን ነው አለው። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት አምላከ ኃያላን ለማለት ደገመው። አንድም ቢርቀው ቢያምረው አንድም ስለ ሁለቱ ነገድ ስለ አስሩ ነገድ አንድም ጣዕመ ዝማሬ ነው። የክብር ባለቤትማ የኃያላኑ ፈጣሪ እግዚአብሔር ነዋ። ኃይል ስጋዊ ኃይል መንፈሳዊ ኃይል መልአካዊ አለ። ኃይል ስጋዊ እንደ ጌዴዎን፣ እንደ ዮፍታሔ፣ እንደ ሶምሶን፣ እንደ ዳዊት ጠላትን ድል መንሳት ነው። ኃይል መንፈሳዊ ኃጢአትን አጋንንትን ድል መንሳት ነው። ወይቤ ዝኩ አብርሃም ኢሞአኒ ሰይፈ ጸላኢ እንዲል ኃይል መልአካዊ ወነስአ አሃዱ መልአክ ኃያል ወጽኑዕ እብነ አብየ ከመ እንተ ማህረጽ እንዲል መላእክት ጥንቱን በተፈጥሮ ኃያላን ናቸው። ኋላም ፈጣሪያቸውን እያገለገሉ ኃይል ሲጨመርላቸው ይኖራልና